ሰላም ጤና ይስጥልኝ። ቸት ጤና ይስጥልኝ።
አብሮሽ አገልግሎታችሁን ፈልጌ ነበረ። ወልኮት የተለጠፈ ነገር ሁሉ እውነት ሊሆን እንደሚችል ለማረጋገጥ ነበረ እና የተለጠፈ ሁሉ እውነት ላይሆን ይችላል እና ሲቪል የገበያን ሁኔታ ለማረጋገጥ ነው የደወልኩት።
እሺ፣ እሺ። ምንድን ነው አስቤዛ ነው የምታቀርቡት አይደለም?
አዎ፣ አስቤዛ።
እሺ፣ ስም ሽንኩርት ስንት ነው?
እ ችፕችፕ የሚለውን አፕሊኬሽን አውርደውታል?
አይ አላው- አላውቁትም።
ፕሌይ ስቶር ላይ ችፕችፕ ብለው እ ያወርዱት እዛ ላይ የፈለጉት ፕሮዳክት ከነዋጋው አለለት ሰው ሆነው ማዘዝ ይችላሉ።
ምን አልሽኝ?
ችፕችፕ
ሲኤች ሲኤች ነው?
አይ ፒ ኤች አይ ፒ አይ ፒ እ?
አዎ ከዛ ድጋሚ ሲኤች ሲኤች አይ ፒ አይ አዎ አይ ፒ ችብችብ። እሺ አዎ ከዛ ድጋሚ ያድርግ ስፔስ የሌለው ማለት ነው መሀል ላይ እሺ፣ ቺፕ ቺፕ ብሎ በዛ ምን አሉ
እ እንትን ስፔስ የሌለው መሀል ላይ ይሁንና ቺፕ ቺፕ እ።
ብለው ፕሌይ ስቶር ላይ እንትን አሉ አይደል ጻፉ አይደል አዎ አዎ፣ ሶስቱን ኢንስታል ያርጉት ኢንስታል በቃ እሺ፣ ብለው ያወርዱት መጀመሪያ እሺ፣ ከዛ አመሰግናለሁ።
በኋላ የእርስዎን እንትን ይቀውታል ከሞሉ እ።
በኋላ ቀጥታ ከነዋጋው ያመጣልዎታል product ኡን እሺ፣ እና ኦ- ኦንላይን ማዘዝ ይቻላል ወይስ
አ ኦንላይን ነው የሚያዙት ለዛሬ ያዘው ለነገ ነው የሚመጣልዎት አ፣ እሺ፣ እሺ፣ እና አመሰግናለሁ።
join join የሚያደርግ ሰውም ያዘጋጁ በ group ነው የሚያ- ኦርደር የሚያደርጉት ጥሩ እሺ፣ እሺ፣